hello ጤና ይስጥልኝ። እንትን ፈልጌ ነበርማ MRI CT scan ፈልጌ ነበርና እ እ የ MRI ነው CT scan የፈለግከው?
አይደለም ሲቲ ስካን የጭንቅል- የጭንቅላት CT scan ማለት ነው።
brain CT scan brain አዎ brain CT scan with contrast ነው without non contrast ነው የሚለው contrast ሁለት ሺህ ሰባት- non contrast እ እ
ሁለት ሺህ ሰባት መቶ
እኮ አሁን አምቡላንስ ትልኩልናላችሁማ።
ብቻ ያልኩት
አሁን ሚኒሊክ ሆስፒታል ነው ያለነው እ እ
በዚህ ስልክ መልሰን እንደውላለን።
እሺ እሺማ ደውልልኝማ